መንግስቱ አምላርዳ አቤት ዊትድሮ አሁን ያደረገ ድሮ አልገባም እነ ተለ ብሮ ሶስት ሺ ስድስት መቶ ይህ ስልክ ነው። ሄሎ ይህ ስልክ ነው። ሰማለ ይቅርታ፣ ይቅርታ ምን ልርዳ? ውስድሮ ያደረገ ድሮ አልገባም እነ ተለ ብሮ ቤስ ቤት ስልክ ቁጥርን ንገረኝ አንዴ ትራንስፈር ስለሆነ አይወጣልኝም። ይሄ ነው ስርሰ ንገረኝ ዘጠኝ አስራ አምስት አስራ አምስት እሺ ሀያ ሰላሳ አምስት ዜሮ አንድ ስንት ብር ነው? ሶስት ሺ ስድስት መቶ ሶስት ሺ ስድስት መቶ ጠብቀኝ እሺ አንዴ ጠብቀኝ አንዴ ቴሌብር ቁጥሩ አስራ አምስት ሀያ ሰላሳ አምስት ዜሮ አንድ ነው አይደለ? አዎ። እሺ አሁን ገብቶልሃል። ስለደወልክ እናመሰግናለን። መልካም ምሽት። እሺ እሺ